Hello ጤና ይስጥልን።
ጤና ይስጥልኝ ነው ሰላም ነው?
እግዚአብሔር ይመስገን።
አለን አለን ይመስገን እመቤት። አንድ መረጃ ፈልጌ ነበረ።
እሺ product product ኣችንን ለማስተዋወቅ እናንተ ጋር ለመስራት ፈልገን ነበር እና እናንተ ነው የማናገረው ወይስ ወደ ሌላ ክፍል ነው?
ይችላሉ። ምን ነበረ የእርሶ ፕሮ- ለማስተዋወቅ ነው?
የእኛ አዎ የሶፋ ል- ልብሶች ናቸው። ምን ምን ፕሮግራም ላይ መሄድ እንዳለበት እና አጠቃላይ ያለውን መረጃ እንድትሰጪኝ ነበረ።
እሺ ከ marketing ባለሙያ ጋር እ፣ ስልኮትን ይሰጡኝና እ፣ ይደውሉልዎታል።
እሺ ስልኬን በዚህ ቁጥር ያ- አ- ያይሻል ወይስ አዎ የተለያዩ ፓኬጆች አሉ። ማስታወቂያ እንትን ለማለት እ፣ አዎ፣ ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ የሚለውን ከነሱ ጋር አውርተው እ፣ እሺ ፓኬጆቹን እሱ ይነግሮታል። እ፣ okay ያወራሉ ከነሱ ጋር የሶፋ ልብሶች ነው ያሉ ያሉን።
የሶፋ ልብሶች አዎ እሺ አዎ ከየት ነው የደወሉልን? ይቅርታ።
የድርጅታችን ቡልቴክስ ይባላል።
እሺ ቮልቴክስ ምን?
ቡልቴክስ አሀ ቡልቴክስ production ነው ያሉኝ።
አዎ ቡልቴክስ ቡልቴክስ
ቡልቴክስ እሺ ቡልቴክስ ብቻ ነው።
አዎ፣ ረጅም ነው ስሙና ቡልቴክስ ካልሻቸው በቂ ነው።
okay እሺ ከዚሁ ከአዲስ አበባ ነው የሚደውሉልን?
ከዚሁ ከአዲስ አበባ ነው አዲስ እሺ እሺ ስልክዎን ይንገሩኝ ዜሮ ዘጠኝ አስራ አንድ እህም፣ ሀያ አምስት እሺ ዘጠና ዘጠኝ ዘጠና ሶስት
እ፣ ይደግሙልኛል። ይቅርታ ዜሮ ዘጠኝ አስራ አንድ ሀያ አምስት አሉኝ
ዘጠና ዘጠኝ ዘጠና ዘጠኝ ዘጠና ሶስት ዘጠና ሶስት ዜሮ ዘጠኝ አስራ አንድ ሀያ አምስት ዘጠና ዘጠኝ ዘጠና ሶስት ነው ያሉኝ።
አዎ አዎ አዎ እሺ እሺ marketing ባለሙያ ይደውልሎታል።
እሺ እሺ እኔ እሺ እመቤቴ ስለ ደወሉ እናመሰግናለን። መልካም ጊዜ ይሆንልዎ። እሺ